ሰሊም ቻኳ።
hello hello። አቤት ሰላም ነው?
እግዚአብሔር ይመስገን። ምን እንርዳዎት?
ገንዘብ አስተላልፌ ነበር ወደ አባት
transaction አባልኝ።
እሺ፣ የቴሌግራም ስልክ ቁጥራችን መስጠት እና እዛ ላይ ይልኩልናል።
እሺ
ዜሮ ዘጠኝ ስልሳ
እሺ አቤት
ዜሮ ዘጠኝ ስልሳ አሉ።
አዎ እሺ ሰባ ሁለት
ሰባ ሁለት ስልሳ እ ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት
ሰባ ሁለት እሺ አዎ እዛ ላይ transaction message ኡን ይላኩልን ቴሌግራም ላይ እሺ።
እሺ
እሺ መልካም ቀን።